ሄሎ ሄሎ ጤና ይስጥልኝ እባክዎትን ምን ልርዳው?
አብሮ ይስጥልን። የአየር ሰዓት ከዚህ በፊት ሰውዬ ተሸልመ ነበረ።
እሺ
ሽልማቱ ሌላ ምን ምን አለ?
ሽልማቱ አየር ሰዓት የቴሌዊና
አዎ ላፕቶፕ፣ ስልክ አምስት ሺህ ብር ከአምስት እስከ አምስት መቶ ብር ካርድ እና የተለያዩ የጥቅል ስጦታዎች ነው ያሉት። ቴሌዊ
አለ
ፕሎትን መስራት ሲቀራት
እ ሽልማቱን መሳል
ሁለቱም
ላፕቶፕ፣ ስልክ አምስት ሺህ ብር ከአምስት እስከ አምስት መቶ ብር ካርድ እና የተለያዩ የጥቅል ስጦታዎች አሉ።
እሺ አመሰግናለሁ።